ጤና ይስጥልን ዋሽንግተን የተስማማከት አሎ አቤት
CT scan ፈልጌ አምቡላንስ እንትን ብዬ ነበረ ደውለውልኝ አያነሱም ስልካቸውን አልተቻለም
okay አልደወሉላችሁም ደውለውልኛል ነግሬዋለሁ ያለውን ነገር ከባለሙያም ጋር አገናኝቸው ነበረ
okay እኮ አሁን ከአንድ ሰዓት በኋላ ነው ማሽኑ የሚነሳው ብለው ነበር አልነገሯችሁም
አ- አልነገረኝም ገና እየተዘጋጀን ነው አለኝ ቅድም እ፣ ስደውልለት ወጣችሁ ወይ ስለው
okay አሁን እኛን ያሳወቁ እንደዛ ነው ከአንድ ሰዓት በኋላ ነው hello ሰው ስለዚህ አልወጡም እንትኖቻችሁ ሰ- አምቡላንሶቻችሁ አልወጡም ከዛ
አዎ